ነው የሚሄዱት? እነ ድሪባ ለካ እሑድ ነው የሚሄዱት።
አቤት።
ትላንት የላኩልን አይተዋል አይደል? በቴሌግራም አቶ ሙሉዬ አይ ትላንት የላክልኝ ከእሳቸው ጋር ተደዋውለን እ
አንዳንድ ማስተካከያ አድርጌ እንደገና መልሽ ሰኞ ልክልሻለሁ።
ልኬልሃለሁ እኔ ግን የተስተካከለውን
ሀር- ምን ሀርድ እንትኑ በቴሌግራም ልኬልሃለሁ እኮ በቴሌግራም ምን የሚለው የ- እንትን የተከበሩ አቶ ጆርናሉ?
አገኘው አንተ እ?
በላከው ፋይናል ብዬ ልኬልሃለሁ በቴሌግራምህ አላየው ጆርናል ጆርናሉ ጆርናሉን አይደለም የሆነ እ?
ንግግሩን አ መጽሔት ላይ እሺ እሺ እሺ፣ እሱን ልኬልሃለሁ አላየሁም። እሺ ልኬልሃለሁ እሺ እሺ መቤት እሺ